Hello
Hello፣ አቤት።
ጤና ይስጥልኝ።
አቤት።
አለን የመኪና ሽያጭ አዎ፣ ማሊባባ መኪና መሸጫ።
እ፣ እንትን የሰራ መኪና ይኖራቸዋል?
ምን አይነት መኪና?
እ፣ እንትን high roof እና
high roof አለን ሁለት ሺ አስራ ስድስት ሞዴል እዳ ያለበት ስምንት መቶ ሺህ የባንክ
ስምንት መቶ ሺህ ብር የባንክ አዎ፣ ለእጅ ሀያ ስድስት የሚፈልግ
ሞዴል ስንት ነበር?
አስራ ስድስት
አስራ ሰባት ሁለት ሺ አስራ ስድስት ሁለት ሺህ አስራ ስድስት አዎ።
Okay። እንትንስ አባዱላ
አባዱላ አውቶማቲክ ሁለት ሺ ሰባት
እንትናቸውን ቴሌግራም ላይ ትልክልኛለች እስከነ ቴሌግራም ላይ ገብተህ ይኸው ማሊባባ dot net ብለህ join አድርግና እዛ ላይ ማየት ትችላለህ።
Okay። አሁን የለቀቃችሁት አለ?
አዎ ትንሽ ቆይቷል። ወደ ላይ ከፍ እያልክ ይኸው ማሊባባ dot net።
እሺ፣ እሺ።
እሺ